ነው። ሰላም ጤና ይስጥልን ቤስት ቤት።
ውጤት ማወቅ ፈልጌ ነበር ከይቅርታ ጋር።
እሺ cashier code ኡ ንገረኝ።
አስራ አንድ
አንዴ ቆይ።
እሺ
እሺ አስራ አንድ ሰላሳ ሰባት
እህ
ሰማንያ ሁለት እህ
አስር
እሺ አብርቼልሃለሁ። ያው እሺ ግን ገና እና?
የነገ- አብርቼልሃለሁ። ያው እስካሁን አንድ ጨዋታ ብቻ ነው ያለው፣ ሌሎቹ ገና እየተጫወቱ ነው። ስለዚህ መጠበቅ አለብህ።
እሺ ልክ ነሽ። ግን የመጀመሪያው አልቋል አርሞታል።
አብርቼልህ- አዎ እሱን አብርቼልሃለሁ።
እሺ እሺ አባት ስለደወልክ እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ።